Tanavle Tiger Transport Hello
አቤት አዲስ አበባ ለጎንደር እንትን ትራንስፖርት እንትን ለማለት ፈልገን ነበር። ከጎንደር ወደ አዲስ አበባ
OK የምን የባስ ነው የአየር ትኬት አየር ትኬት
OK ስልሳ ሰባት ሰማንያ ሰባት ላይ ደውሉ እ ስልሳ ሰባት ሰማንያ ሰባት ላይ ደውሉ ስልሳ ሰባት ሰማንያ ሰባት አዎ
እሺ አፈር ብሉ